ጥርስ የምሳ በልቶ ቦሩ የቀነኛ መኪናው ዘለቀ ሞልቶ መንገደኛ ሞልቶ መንገደኛ ሞልቶ መንገደኛ ሞልቶ መንገደኛ ማን ወደ ማን ይሆን የሚገሳግሰው? ማን ወደ ማን ይሆን የሚገሳግሰው? መቼም ያገናኛል መንገድ ሰውና ሰው የመንገድ ሰውና ሰው መንገድ ሰውና ሰው በሽታው በዛ መድኃኒት አነሰው ከቶ ምን ፈቀደኝ እኔ አሁን የት ይገኛል ያልተለከፈ ሰው አሁን የት ይገኛል ያልተለከፈ ሰው ያልተለከፈ ሰው እኔ ለጎን ወዳጅ ሲሹ አይንን ጥርስ እንትተው ቀን አውጪ መሆን ነው ካላዩ ፈት ምን አማረኝ ሲሉ የእጅንም እበት ነው የእጅንም እበት ሁለት ያጡ ጊዜ ያሞት ነው ያሞት ነው ያሞት ነው ያሞት ነው ያሞት ነው ያሞት ነው የገበታ ሽራት የገበታ ሽራት አይነትም አልበዛው አይነትም አልበዛው ያው ተስፋሽ ነው እንጂ ፊቴን የሚያወዛው ፊቴን የሚያወዛው ፊቴን የሚያወዛው በፍቅር ረሃብ ካልቀሩ መንመነው በፍቅር ረሃብ ካልቀሩ መንመነው የእህል ውሃውን ሆድ እንዳሳዩት ነው ሆድ እንዳሳዩት ነው ሆድ እንዳሳዩት ነው ይኔኔ ያኔኔ ያኔኔኔ ተሳስበው ከበሉት ላይደገም ጉርሻው ተሳስበው ከበሉት ባይደገም ጉርሻው መቅመሱ አይደለም ወይ አንጀት ማስታገሻው ይህን አንገት ማስታገሻው አንጀት ማስታገሻው ይህን አንጀት ማስታገሻው አንጀት ማስታገሻው አበባም አብቦ ሲበቃው ይደርቃል። የውሃም ገበቴ እያደር ይነቃል። ልብስም ቢያጌጡበት እያጠቡት ያልቃል። ሰውም ይክረም እንጂ ቦታውን ይለቃል። ቦታውን ይለቃል። ቦታውን ይለቃል። ምሳር ላወቀበት ደን ይመነጥራል። ምሳር ላወቀበት ደን ይመነጥራል። አትቀደም ያለው በአይን ይጠረጥራል። በአይን ይጠረጥራል። በአይን ይጠረጥራል። ልቤ እንደ ጅራቶች እየደፈረሰ ልቤ እንደ ጅራቶች እየደፈረሰ ልቤ እንደ ጅራቶች እየደፈረሰ እንደኔስ በነገር የማን ቤት ፈረሰ? የማን ቤት ፈረሰ? የማን ቤት ፈረሰ? ሰውም ሰው ቤት ሳይቸግረው ያድራል። ሰውም ሰው ቤት ሳይቸግረው ያድራል። እህም ያሉት እንደው በስም ያዳድራል፣ በስም ያዳድራል፣ በስም ያዳድራል። ልቤን ከሚያውከው በነገረ ኮሽታ ልቤን ከሚያውከው በነገረ ኮሽታ ከጎረቤት ወዲያ ከጎረቤት ወሬ ሲግደለኝ በሽታ ይግደለኝ በሽታ ልቤን ከሚያውከው በነገረ ኮሽታ ልቤን ከሚያውከው በነገረ ኮሽታ ከጎረቤት ወሬ ሲግደለኝ በሽታ ይግደለኝ በሽታ ይግደለኝ በሽታ ቢወራ ቢታማ ቢሰማ እስከ ዳር ቢወራ ቢተማ ቢሰማ እስከ ዳር ሰው አለ ተብሎ ይፈታሉ ይትዳር ይፈታሉ ይትዳር ይፈታሉ ይትዳር ቢወራ ቢታማ ቢሰማ እስከ ዳር ሰው አለ ተብሎ ይፈታሉ ይትዳር ይፈታሉ ይትዳር ይፈታሉ ይትዳር ማንሳለው ብሎ ስንቱን ዘመኑ አለ ማንሳለው ብሎ ስንቱን ዘመኑ አለ ምነው በቁም መግደል እማይቀር ሞት ሳለ እማይቀር ሞት ሳለ ምነው በቁም መግደል እማይቀር ሰው ሞት ሳለ እማይቀር ሞት ሳለ እማይቀር ሞት ሳለ እማይቀር ሞት ሳለ እማይቀር ሞት ሳለ